ምንድነው ያኔ ብቻ ኔትወርክ የለም።
ምን እናንተ በቃ ሁሌም ኔትወርክ የለም ነው እንዴ?
ኔት አይሰራም ውጭ ነው።
አረጋ ምንድነው አረጋ ከበደ ምንድነው ኔትወርክ አይዘረጋም እንዴ? አረጋ ዘመድሽ ኔትወርክ አይዘረጋም እንዴ?
ዘርግቶ የግታው
ይሰማሻል? አጠገብህ ነው ያለ
ታገኘው እሱ እሱን ሳይሆን ያንኛውን ነበር።
ማንን?
አብይን
እሱ ምን እሱ እኮ አረጋ ከበደ ስላለው አይ፣ ምንም አይሆንም።
እህ፣ እሱን አለበት እዚህ እያሳረደ
ደህና ናችሁ? እና ነይ ሳለች
አለይ
ምን እያደረገች ነው?
ሰዓት እያሞቀኝ
አላገናኝና ነውስ ርቀት አለው?
እሺ፣ አገናኝ ኔትወርኩ ነው እንጂ
አይ ብዙም ደህና ነው ይሰማ እንደዚህ ከሆነ ሄሎ፣ ወየና ነይ እንኳን አደረሰሽ።
እንኳን አብሮ አደረሰን። ደህና ናችሁ ልጆች? ደህና ናቸው።
ሁሉም ሰላም ናቸው። እንኳን አደረሳችሁ። እንዴት ነው ባል?
እንኳን አብሮ አደረሰን። አየሁ አለምንም ደህና ነሽ ወይ ይበልልኝ እና እየሰማ- እየሰማች ነው። እንኳን አደረሶ እያተባልች ነው።
እና አለሙን ሁሉ
አ እንዴት ነው ባልና?
ሸጋ ነው። አሁን ነው የገባን ዳር ቁጭ ብለን ምን ማን አገኛችሁ? ጠባቂ
እሬት እኛን በቃየን
የስማሙ የጤና ልጅ አለ አይደል እንዴ? ጎረምሳ እንደው
እሱ ደመረው
አይ እንደው እ፣ አይዟችሁ እንኳን ለዚህ ያደረሳችሁ ዋናው
እሱ ነው ልጄ። በል እናቴ ተሻለህ?
አዎ ደህና ነን፣ ሰላም ነው።
እሰይ እሰይ እናቴ እሷስታ ተሻላት?
አዎ ድኗል፣ አሁን ድኗል። የጉንፋን ነበረ እንግዲህ።
እ፣ ተሽሏታል።
ጉንፋን እሱ ነች ነስንሶታል።
አዎ እሱ ነው ጉንፋን ነው፣ አዲስ ጉንፋን መጥቷል ደግሞ።
ኧረ ዲያ ከእያቴ ያና ያና ስሟን ነው የሚያናት።
አ ለቆን አሁን አሁን ለቆናል ሁሉም።
እሰይ እናቴ እንደ- እናሳ ልጆች ደህና ናቸው?
ሁሉም ደህና ናቸው። እና እናቴ ደህና አሪፍ- ናችሁ ዳሪ አ እዚህ እኮ እኛ እኛ ቤተክርስቲያን ነው።
እ፣ እቤት ነው
ቤተክርስቲያን ቤተክርስቲያን። ሄሎ ሄሎ እ ቤተክርስቲያን
እሰይ እንኳን ተገናኘን፣ እንኳን ትንሳሽህን አገኘሁት እናቴ
ይኸውና ነይ እ፣ ገረፊያ ገረፊያ ገረፊያ ቤት መጥቼ ነው።
ገደፊያ በላይ ሰላም በለው በላይ ቤት ነው ያለሁኝ።
ክደማ አለጣኸው እንደ ሃይማኖት
ይሰማሻል?
እሰማለሁ። ኧረ በላይ ዘለቀ እንደምን ነህ? ወዲያ ምን እነሱ ምን የቀሩ የሞቶችን ደህና ነው ወይ? በላይ
እየሰማሽ ነው እየሰማሽ ነው።
ደህና ነው ወይ? እንዲያው ትምታሽህ ራቀኝ ስትል በል
ከፍ አድርገው ድምፅህን ድምፅህን ከፍ አድርገው ትንሽ።
ፈጣሪ ያገናኘን እናቴ እጠብቅሃለሁ። እሺ እጠብቅሃለሁ እጠብቅሃለሁ።
የገረዳ እናነኝ አረቅ አረቄው አልቀረ ምን አልቀረ ታዩ ሊገለኝ ነው ዝም ብሎ ዛሬ።
እ?
ኧረ ሊገል- ሊገለኝ ነው ዝም ብሎ እያጠጣ
እ፣ ወይ ድል የሆነ እንዲያው በጣም ቀጥሎ ነው ልጄ። እሚያ-
እ አውራት አውራት
ያምርበታል።
እ፣ ሰምተሃለች ስለ ገብሱ ሰምተሃለች። ገብሱን ሰኞ ሄደዋለሁ ነው የሚልሽ።
እና ቤትህ እንድታገላብጠው በለው
ሰምተሃል እንድታገላብጠ
ገብሱን እ፣ ደህና ነሽ ወይ ደህና ነሽ ወይ እያለች ነው።
ደህና ነኝ ደህና ነኝ። ከእናንተ ናፍቀት በቀር አንተም እዚህ ያለውን አሰብከኝ።
ስማ ኧረ
እንኳን ያደረሰሽ በላት። ዝም ብለህ ስተውና እንኳን ያደረሰሽ በላት።
እንኳን አደረሰሽ ያበዛሉ እንደቀሪ እንኳን አልባ ደረሰ ኖሮ ተልጊ አንተም ቁጆላ ተበላው ጥሩ ነው።
ያለ ዘመንና ሁለታችን አዲስ አበባ ከደብረ ወርቅ ከአሳምን ጋር ይኸውልሽ እየተገናኘን ነው።
እሚገርም ነው። በላይ
ማንን ላይ ነው? ሌላ ሃይማኖትን መገናኝሽ ወይስ አስማማውን አስሜ መገናኝሽ?
ሃይማኖት ሃይማኖት ነበር እንጂ ወይ ደግሞ ቀለሙ ደግሞ አገናኘን በላይ እሺ አትናኛት። ይኸውልሽ እ ወየ እናንተ ቅር እንዳይላት እንካሉን እንትን ከልጆቿ ገናኛኛል።
ሙሉ መገናኛቸው ነው ፈለግ
ሞቅ ሞቅ ብሎታል።
አስር ልጅ አስር ልጅ ካለው ቶር ሁሉን አገናኝ ነበር። ምን አለ ትንሽ ወለው ብና እንጂ
ወይ ጉድ ወይ ጉድ ወር አገናኝ ሃይማኖትም ከአስማማውም አገናኛል።
አገናኛታለሁ። ደህና እንትን አውራት አይደል አድርገህ አንተ ምን ማውራት አልቻልክም እኮ አስማማውን አሁን አግኝቼዋለሁ። ቀለሙ አገኘሽው ነው አስማማውን እ ደውሎ ተነጋግረናል። ሃይማኖቴን ነው የምታገናኘኝ።
አገናኝ አገናኝ ሃይማኖት እኮ መጫት ብሎ ነው እኮ እንዳለኝ ሃይማኖት እንጂ እሱ አስማማው ተነጋግረን ሰላም ብሎኛል። አደረሰሽ ያለ እልሽ ሃይማኖት ሃይማኖት መጫት ብሏል። መጫት
እ?
መጫት
ከራሴ የወለደ ገዴ ነው።
ሃይማኖት መጫት ብሎብሻል።
ምንድን ብሎልሻል?
እመጫት እመጫት ልጅ ይዟል።
እናጫትም ልጄ ገ- ገረስያ አልመጣ- አልመጣላቸውም እንዴ ልጄ?
አልመጣችም አልመጣችም።
ውይ አንድ ልጅ አመጣልሻለሁ ብለኝ ተማሪ ቀልጦ ቀረ።
አይ የለም የለም። ገረስያ ወየ ወየ
ለአመገዛ ዳታደር የሰው ወተት አጠጣም።
እና ነው ነው
አዎ በቃ በሚመጣው አመት ይሆና ልጅ አማሽበር ላብግረልሻለሁ አሰማሽ ሰምታለች። ንገር ንገራት ይገራ ይገራ ምናምን ነኝ አይ ላ ላ ላ ለአንተ ላብገዛልሻለሁ በሚመጣው አመት ወራት ተራስሽ እያለምሽ
ራጋ እግዚአብሔር ይሙላበት፣ እሰያትህን ይሙላበት በለው።
እግዚአብሔር ሙላበት። እየሰማ ነው ሄሎ አሳብህን የማላው ደም ሰራተን እስኪያገናኝ በሞት የቀለሙ
የደምስል ካለ ብለሽ ነው እሺ፣ አነጋገራንሻለሁ
ኧረ እንዲያው ርቆኛል አንተ ዘዶ ቀርጾ እንዳይዛንበት
ናፈቀኝ ወንድሜ እያለች ነው። እስኪ ደምስል ልፈልግላት። ስልኳ አለ?
ትፈልግላት ያገናኛል።
ስልኩ የለኝም። ስልኳ አለ ወይ?
አንድ ነበረ ግን ማውራት አልቻልኩም።
አረጀ ማለት ነው። እሺ በቃ ሳሪኞት እና ሊያገናኝሻለሁ። ገረቴ አንግል መርካቶ እሰይ ልጄ እሰይ ልጄ የዛሬ አመት በቸር ያዝፍልኝ።
አሜን። አይዟችሁ መልካም ባለ እስቲ አገናኝሻለሁ። ታገኘሁት እ እና ልጅ እና ተመስገን የለም
ይኖራል። ተመስገን ሳር ደጉር ይተኛል
I am sorry, but that's not a valid extension.